ሪትማን ኬክ አሻር በአንድ ዴስክቶፕ ሁለት አሻር። አዎ
ሄላ ሌላ አበባ አቤት ሰላም ነው፣ እንዴት ነሽ?
አለው እግዚአብሔር ይመስገን።
ዲቦራ እባላለሁ ከቤት ቤት ናምዳ አይደልሽ።
እሺ በአንድ ዴስክቶፕ ነው ሁለት ካሻር የሚጠቀመው?
ሁለቱንም በአንድ ነው የምንጠቀመው።
እንዴት ነው እንደዛ የምትሰሩት? እንዴት ነው የምትቆርጡት?
እ ለ- በካሸሯን አንቆርጥም፣ በኮፒ ብቻ ነው የምንጠቀምበት።
ካሻር አንድን አዎ ካሸርቱ ብቻ ካሻር ነው የምንቆርጥበት።
ሁለት ነው መቁረጫው።
አዎ።
እሺ አምፓ በተለያየ እንትን አለሽ ፋየርፎክስ እና ክሮም አለ ሁለቱም አለ። አክሰፕት በሉኝ አይኒ ዲስኩን አሴፕት ልበለው? እሺ እሺ
ቆይ አንዴ አትንኪው አበባ
እሺ
በቃ እሺ እንትን እልሻለሁ እሺ